አስገቡሽ አላስገባሉኝ እኮ አይገርምህም?
እሚ- አስገብቶሻል። save አለኝ እኮ እ፣ ተወጥሯል መቼም ማለት
አይ ያው አዎ
እ?
ያው እሱ ሲመጣ እንደተለመደው ነው እኮ እንጂ ነው።
አይ እም።
በቃ ተጠንቀቂ።
ኧረ ቶሎ ጠረቅ ጠረግ አድርጌ ልውጣ አብሮ እንዳያፈነዱኝ።
አዎ እንትን እንዳይልሽ እ?
ልጅቷ ስም ተላልፏል።
ሲንገር ነው ያደረገች
ስም ማርያምን በእውነት ጩጬውን አንከባለለዋ
ሴት ነች የፈተሸች።
እ፣
በቃ ጎርጉረኝ ጎርጉረኝ እናቷን። አይ ስሜቴን ወሰወሰች።
አይ በቃ በቃ ቶሎ እንትን በይ በልተኛ ይመችክ።
በሽ ቻው